ሃ ሄሎ
ሄሎ ሄሎ
ሄሎ ዳሽን እሺ ሰላም እንዴት ነህ? ሄሎ እ መልሰህ መደወል ትችላ- ትችላለህ?
ምን አልክ?
አይሰማም።
ምን አይሰማም?
አሁን ይሰማል። እስኪ ሄሎ
ሌላ አይሰማም እንዴ?
አሁን ይሰማል ወንድሜ።
ያልኩሽ ማታ ላይ የተጫወቱት ነበርና ብር ይዞ ቀሩ።
ምንድን ነው የተጫወተው?
ውዝ- ውዝ- ውዝድራው አርግ- አርግቼ ማለት ነው። ወዳ ኦኬ።
ወዳው ቀ- እዛው ቀራ።
እሺ ስልክህን ትነግረኛለህ?
ስልክ ልንገርሽ ያው ነግርሽ ዜሮ ዘጠኝ አስራ አምስት እሺ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ እሺ
ስልሳ ስምንት እሺ ዜሮ አንድ
ስንት ብር ነው?
አ?
ስንት ብር ነው ወንድሜ?
ብሩ ሁለት ሁለት ሺህ ሶስት መቶ ሁለት ሺ ሶስት መቶ ብር አ- አዎ፣ አንድ ቦታ ሁለት ሺህ ነበር፣ አንድ ደግሞ ሁለ- አ- ሶስት መቶ ብር የለ- ለብቻ ለብቻ ነበረውና ለገዳ ደኩ ይዲ ሰገዱ ሰገዱ
ሁለት ሺ ገብቶልሃል ወንድሜ?
ሁለት ሺህ አዎ በሰላሳ ነው አይደለ?
አ በሰላሳ ነው አይደለ?
ማለት- withdraw ያደረከው deposit ያደረከው ሌሊት ነበረ አስራ ሁለት ሰዓት እኮ በሰላሳ ማለት ነው።
አ በሰላሳ ነው
አ ሌሊት ስድስት ሰዓት ነበረ እኮ September ሰላሳ
እም? አ September ሰላሳ
ዝበሩ አዎ የገባልህ ዛሬ ነው። እሺ ሄሎ ሄሎ የገባልህ ዛሬ ነው።
መቼ ገባ? ስንት ሰዓት?
ዛሬ ገብቷል።
ይኸው ሳንቲም ፓይ ነው ባላንስ ዳለው አይደለም።
ወደ አስር ሰዓት ነው የገባልህ። እሺ ወንድሜ አስር ሰዓት ገባ።
አዎ በዜሮ ዘጠኝ አስራ አምስት ስልሳ ሰላሳ ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት አስር ሰዓት ገባ።
አዎ አዎ እሺ እሺ ሶስት መቶ አዎ እ ሶስት መቶ ሊለ የሁላችን ነው ያየሁት። ሶስት መቶም ዛሬ ነው የገባልክ።
ስንት ሰዓት?
በዜሮ ዘጠኝ አስራ አምስት ተመሳሳይ ሰዓት ነው ወደ አስር ሰዓት
አስር ሰዓት አ አዎ እሺ